ሄሎ
ሄሎ ከ ChipChip መልሼ የደወልኩሎት እሺ አሁን አውርቼው ነበረ driver ኡን።
እ- ያው መጀመሪያ ደወልንላት ስንወጣ ነው check ለማድረግ ነው location ዋን አለኝ እና አሁን እነሱ ያሉት ቸርችል ናቸው። ቸርችል ደግሞ ብዙ order ስላለ እዛ ጨርሰው ነው ከዛ በኋላ እርሶ ጋር የሚመጡት
Okay።
እና ያው ምን ያህል ሲደርሱ ይቆያሉ?
ይደውላሉ። አሁን exact ሰዓቱን እርግጠኛ ሆኜ ልነግሮት አልችልም። ብዙ order ስለሆነ እዛ ከጨረሱ በኋላ እርሶ ጋር ይመጣሉ። Maybe አንድ ሰዓትም ሊፈጅባቸው ይችላል።
Okay፣ እሺ፣ ከአንድ ሰዓት ካልበለጠ ጥሩ።
እሺ እሺ እሺ፣ እሺ፣ እሺ፣ እናመሰግናለን። መልካም ቀን። እሺ።
አዎ።